hello
ሰላም ነው ሰላም ጤና ይስጥልን ቤት ቤት አለው እንትን ነበረ ሶስት ሺህ ብር withdraw አድርጌ እ ሶስት ሺህ ብር withdraw አድርጌ
እሺ
እንትን አለኝ approve ያድርጉልን ነው ምናምን አለኝ የሆነ limit ምናምን አለኝ እሺ እስቲ ቤት ቤት ቁጥር ከይ ነው አዎ
እሺ check ላድርግልክ እሺ ነው
ሙሉ ብርሃን ወይሳ ነው አዎ አዎ
confirm አድርጌ ላለሁ ትንሽ ጠ- ጠብቀው እሺ ይገባላል እሺ እናቴ እሺ መልካም ቀን